hello ጤና ይስጥልኝ።
ሰላም እንዴት ነህ?
አለሁ እግዚአብሔር ይመስገን። ቤተሰብ ቤት አዎ ቤት ቤት እንዴት ነህ?
እኔ አንድ ችግር ለመፍታት በቀን ሙሉ እንዴት ነው ግን?
እሺ ምን ነበር ችግሩ ወንድሜ?
አንድ አይነት ጥያቄ ነው የምትጠይቁኝ፣ አንድ አይነት መልስ ነው እየሰጣችሁ ያላችሁት። withdraw አድርጌ ነበር፣ ያው ሁለት ቀን ሙሉ አልደረሰኝም።
እሺ መጀመሪያ check ላድርገው እንትንህን አርጊው አርጊው ዘጠና ሶስት እሺ ሰላሳ እሺ ሰባ ዘጠኝ እሺ ዘጠና አራት
ስንት ብር ነው?
እ ስንት ብር ነው?
ሰባት መቶ ብር
እያየሁልህ ነው። እሺ ትንሽ ነው።
ከትላንት ወዲያ ማታ ሳ- ወደ ስድስት ሰዓት ከምናምን ላይ
እሺ ቴልድ ነው የሚለው ሁለቴ ነው እንትን ያልከው፣ አንደኛው ግን ፊሊንግ ነው። ለሳንቲም ፕሪዎች አሁን አሳውቅልሃለሁ ይገባላል። እሺ
ትላንትም ቀን ሁለቴ ደውዬ እንደዚህ ነው ያለችኝ። ዛሬ እንደዚህ እኮ ነው አንድ አይነት መልስ ነው።
አዎ ግን ትራንዛክሽን ስላላቸው ስላላባቸው ነው። እሺ አባ
ወይ ስልክ ቁጥራቸውን ሰጥኛል ስለሌለኝ ንገርህ፣ ችግር የለም። ስልሳ ሶስት ዘጠና
ስልሳ ሶስት ዘጠና አዎ አዎ እሺ እሺ እሺ እ።